ഏ वही वही ሰላም ነው ሰላም ነው አለ አለ እሺ መዝገብ አለ እንዴ ደውዬ
ምን አይነት
እሺ ለመማር ፈልጌ ነው ምን ለማማር ይችላል?
ዩቱብ እና ቲክታክ
ምን አሉት?
ዩቱብ እና ቲክታክ
ኦ እሺ ከመስከረም በኋላ የሚጀምር የአንድ ሳምንት class አለ።
እህ ከመስከረም በኋላ የሚጀምር የአንድ ሳምንት class አለ።
የት አድራሻ የተቀበለው ነው?
አ- እዛ ሆኖ መመዝገብ ይችላሉ። class ኡ ደግሞ አያት ነው የሚሰጠው።
አሁን ይቻላል አ ምን አሉት?
አሁን መመዝገብ ይቻላል ይቻላል፣ መመዝገብ ይችላሉ።
ሌላ አራት አራት ኮርሶች አሉ። እ፣ content marketing፣ editing እና በጎ አድራጎት ከዚህ በፊት ለአንድ
okay አራት ኮርስ ነው ያለው